నాయన కానస్థానం నుంచి
ሄሎ ሄሎ ናቲ፣
አቤት።
እንዴት ዋልክ?
አለው አለው ከቢሮ እንዴት ነበር የምደውልልህ።
ነው? እሺ ሄራኒ የሚል ካስታርድ ዛሬ ወስደህ ነበር አይደለ?
አሀ እና ስንት ነበር ይቅርታ ታስታውሳለህ ብዛቱን?
ስድስት መሰለኝ እርግጠኛ አይደለሁም።
okay check ውስጥ አድርጌ ላይ check- ልንገርሽ።
ውስጥ ላይ check ስታደርገው ስንት ነው?
አይ እንደዚህ ነገሮችን አብዛኛው የሚቆጠሩ ነገሮችን እኛ check አናደርግም፣ ዝም ብለን ነው የምናስገባቸው አይ ግን check አንቆጥራቸውም።
የምታደርግበት means ካለ እባክህ
እሺ አሁን እነግርሻለሁ። አሁን እሺ እሺ check መልሼ ልደውል በዚሁ።
አዎ እኔ እደውልልሃለሁ check አድርገው ነው እንዳይቆጥርብህ በዚህ።
እሺ እሺ